ሄሎ ወይ
እንትን ኦርደር የነበርና ፒዛ ተከፍሎ ነው፣ ብር የለኝም።
ፒዛ እሺ፣ ንገረኝ ወርደ ነበረ ስልሳ ዘጠኝ ሰባ አራት
ስልሳ ዘጠኝ ሰባ ማን ነው ስምህ?
በማየ
እሺ ብሩ ከአንድ ይጠብቀኝ
እሺ
እ?
እ?
ዮናስ ንገሩት እንዳታስገባ በነገር ነው።
ጋዘን
እየገባ ነው ብሎ ተመስገን እኮ
የገባ ነው ደወል እናግዘው እንጂ ጀታ ሞተረኛውን ሞተረኛውን እናግዘው እንጂ ሳይክል ነው እና አስወጥቼዋለሁ። እሺ ብሩክ እሺ ይህ ምክንያት የሚሄድ ነው